ሄሎ
ሄሎ ሄሎ ሰማንያን ሰማንያ ስምንት ላይ Flintstone Homes ነው የደወሉት። ምን ልርዳዎት?
አ፣ ጤና ይስጥልኝ። መጀመሪያ
ጤና ይስጥልኝ።
አ፣ ሱቆችን ፈልጌ ነበር። ሱቆች የም- ይገዛሉ ተ- ስለተባለ ከቴሌቪዥን እንትን ሰምቼ ነበር።
እሺ ወደ office መጥተው detail ኡ መረጃ መውሰድ ይችላሉ። የት አካባቢ ነው ያሉት እርስዎ?
እኔ
ምን አለኝ?
ገጠራማ ገጠ- ገጠራማ ነው።
እሺ እዚህ አዲስ አበባ ምናልባት ዘመድ የለውትም መጥተው መረጃውን የሚወስዱሎት ኡ የለኝም።
እኮ አዲስ አበባ ውስጥ ነው ያሉት ሱቆቹ።
እሺ በቃ አመሰግናለሁ። ከቻልኩኝ እሞክራለሁ።
እሺ እሺ እሺ